ጤና ይስጥልኝ።
አብሮ ይስጥልኝ።
ፍሬሽ ኮንራድ ነው።
አዎ፣ እሺ እ ከ ArifPay ነበር የምደውልልዎ። ሎዛ እባላለሁ።
እሺ ሎዛ።
እሺ እ ላለፉት ጥቂት ቀናት transaction የፈጸመው አይደለም በ POS ማሽኑ እና ከዛ ጋር በተያያዘ ያለ ያጋጠመ ችግር ካለ ለመጠየቅ ነበረ ደንበኛችን።
ያጋጠመን ችግር የለም፣ ካለ እናሳውቃቸው።
እሺ እ ምንም አይነት ችግር POS ማሽኑ ላይ ያጋጥማችሁ የለም?
የለም፣ check አድርጌ እንደዚህ አይነት ነገር አለ ካሉኝ cashier ዎች አሳውቅሻለሁ።
እሺ ሲኤምሲ branch ነው አይደል ደንበኛ?
አዎ፣ አዎ፣ አዎ፣ ልክ ነሽ።
እሺ ዘጠና ሶስት ዘጠና አምስት ላይ ደውለው ማሳወቅ ይችላሉ። እሺ ደንበኛችን መልካም ቀን ይሁንልዎ።
ደውላችሁ እሺ